እኮ ምንም እኮ ሄሎ ጤና ይስጥልን ይስጥልን ሰላም ነው ሰላም
ትእዛዝ ነበር እና ድራይቨር ደውሎ ግን አልመለሰም ድራይቨር ድራይቨር ሳይሆን ሊመጣ ነው ተብሎ እዛ ውስጥ ያለ ማለት ነው እሺ ምን ያደረጉት እህ በቆሎ ኮርኖ እህ በቆሎ አኮር ሎሾ
እ በቆሎ አዎ እናንተን ስለነበረን ምን በዛው እንላሽ ብለን በቆሎ አልሚቆሎ የተበላሸ ቅያር ጠይቀን ምን በዛው ለመስጠት ፈልገን ነበር እሺ የት ነበር ሎኬሽኑ አዲሱ ላይ እሺ ቼክ ፈልሼ ነግሮታለሁ እሺ እሺ እሺ